ጤናስጥልኝ ገብቶ አምቡላንስ ፈለግተው ሄለው
አምቡላንስ ፈልገን ነበር።
እሺ ለአሁን ነው አዎ ከዚህ ከኮሪያ እዚህ ስትሮክ ሴንተር ለመውሰድ በሽተኛ አግዘን ከ- ወደ አግዘን ነው ወደ አግዘን ልክ ነሽ። አዎ፣
ኮሚኒኬት አዎ።
አድርጋችኋል። እዛ እ? እ?
እዛ communicate አድርጋችኋል፣ አነጋግራችኋል። እዛ አዎ አነጋግሯል አነጋግሯል። እዛ ተ- refer ተልኮ ነው ከዚህ እዛ እኮ refer ኡ ብቻውን ሳይሆን አነጋግሯችኋል። ለዛ ተቀብለዋል።
አዎ ተ- ተቀብሎ የለ አዎ አዎ ተቀብለዋል።
እሺ ታካሚውን ስም ንገሪኝ።
ጸጋዬ ተክሌ አስተማሪ ጸጋዬ ተክሌ አስተማሪ። ቆይ አንዴ መልሼ ልደውል። ቆይ አንዴ ቆይ አንዴ መልሼ ልደውል።
እሺ
አ